ፓርክ አቆየው ነው አይደለ? ሁለት ሶስት option ነው ያለው። hold አለ፣ ፓርክ አለ። እስቲ ምን ምን አለው?
maybe
እስቲ ወይ transfer አድርግ። transfer ሁሉም ይሰራል። አሁን እናንተ ምን መስራት አለባችሁ መሰለሽ? መስ call center ከሆነ አንደኛ constant power ያስፈልጋል። የእኛ connection አይቋረጥም። እናንተ power የላችሁም ማለት በጣም ችግር ነው የሚሆነው። እ እ